hello ሰላም እንዴት ነህ?
ሰላም ነው። እንዴት ነው?
ከቤት ቤት ነው የምደውልልህ።
አዎ አዎ ቴሌግራም ላይ እያወራሁህ ነበር። አሁን መመዝገብ ፈልገህ ነው አይደል? ቤት ቤት ላይ አዎ።
እሺ፣ ምንድን ነው ያስቸገረህ ታዲያ?
አይ እኔ ኦንላይን ነበር ያ መክፈት የነበርኩት ከአባሲ ጋር እያዩ እኮ ስልክ ላይ ነው መክፈት የምችለው። ኦንላይን ስልክ ላይ ነው የምከፍተው እና ክሮም ላይ መጀመሪያ search አድርግ ቤት ቤት dot bet ብለህ የላኩልን step ተጠቅመህ ስልክን ታስገባለህ።
እሺ ስልክን ካስገባ በኋላ password ሁሉም እዛ ላይ አለ። ለማሟላት ያለበት criteria password አዎ።
ስምንት digit መሆን አለበት።
እሺ አንድ capital letter፣ small letter እንዲሁም symbol እና ቁጥሮችን ያካተተ መሆን አለበት። እዛው ቴሌግራም ላይ ማለት ነው ልኬልሃለሁ። እነሱን step ኦች ስለዚህ- ተከተልና ሞክርና እምቢ ካለ እዛው ላይ አውራኝ።
እሺ እ፣ እሺ እሺ።
እሺ፣ መልካም ቀን።
በጎግል ነው search አድርጌ የማገኘው።
ትችላለህ። ጎግል ላይም ክሮም ላይም ማድረግ ትችላለህ።
እሺ እሺ